Hello ፍቅር ታዟል order ኡ። እሺ የታዘዘ order ነው።
ታዘዝ ከሆነ ለምን አልታዘዝም ይሉኛል።
እስኪ ሬስቶራንት አገናኘኝ እንደዛ። አዎ
order ማነው የተቀበለ? ቢዩ እ አልታዘዝም ያለኝ ሁለታችሁም አልታዘዝም ብላችኋል። አሁን ታዝዟል ይላል።
Hello ጤና ይስጥልኝ እናቴ፣ ከቢዩ ነበር የምደውልልሽ። የታዘዘ order ነው። እሺ እሺ እናቴ፣ እሺ እየተሰራለት ነው።
እሺ እናቴ፣ እሺ ውዴ እሺ